ሄሎ ጤና ይስጥልኝ ቤስት ቤት እሺ አቤት
ቨርቹዋል ዜሮ አምስት የለ
እሺ
ኮምፒውተሩ እንዲህ ብሎ ነበረ።
ምንድን ነው የሚላችሁ
አፖቹ ይታያሉ፣ ግን ስማቸውን የሚታየው ሲገባበት ሸይ ነው።
ሪሳርች አድርገሽ ሞክረሽዋል አዎ ከነ ጠፍቶ ነበር። ከዛ እንደገና ተስተካክሎ ነው። አሁን ደግሞ እንደዚህ ነው። ምን አለ?